የብቻህን ስለ እዛኛው ራስ እንትን ነበር።
ሄሎ ሄሎ ጤና ይስጥልን ቤስት ቤት።
ትኬት አልበራልኝም።
እሺ አንዴ cashier code ን ትነግረኛለህ?
እሺ አስራ ሶስት ሰባ ሁለት
እሺ አስራ ሶስት ሰባ ሁለት
ሰባ ሀያ ስድስት ሰባ ሀያ ስድስት
እሺ አሁን check አድርገው ታርሟል። እሺ እሺ እሺ አስር ከአስር መሆን አለበት።
እም?
አይ አስር ከአስር መሆን አለበት።